hello
hello ሰላም ይስጥልኝ።
አብሮ ይስጥልኝ።
ኤፍሬም አ ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
ከምን?
ዊ ፕላስ ሶሉሽን
okay ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ድርጅታችን ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን ከምንቆርጠው አስር percent ላይ አራት percent ኡን ለአሽከርካሪዎች የምንቆጥብ ይሆናል። ይህንንም ያደረግንበት ዋነኛ ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አስበን፣ ለምሳሌ ያክል ጡረታ፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው እኛ ደግሞ እንደ ድርጅት እነዚህን ክፍተቶች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጠቡበትን ስርዓት ይዘን መጠናል። ሀሳቡን እንዴት አዩት?
think ሰምቻለሁ መሰለኝ ነግራኛለች መሰለኝ አንድ ሴት ከዚህ በፊት ደውላ።
okay ተደውሎለት ነበር ከአሁን በፊት? እሺ መልካም እንግዲህ መረጃው ሙሉ መረጃ ካገኘ ከኛ ጋር ተመዝግበህ አብረን መስራት ትችላለህ። application ኑን አውርደሃል?
አይ አላወረድኩት።
okay WePlus Solution Provider ይላል application ናችን። ከ Play Store ወይም ከ App Store በማውረድ መመዝገብ ትችላለህ።
alright alright።
እሺ መልካም። በማንኛውም ሰዓት ሀሳብ፣ አስተያየት እንዲሁ ጥያቄ ካሉት ደውለው ማናገር ይችላሉ እኛን።
እሺ እሺ።
እሺ ስልክ text ተደርጎለታል?
አዎ ተደርጎልኛል።
እሺ እሺ መልካም እናመሰግናለን።
እሺ።
እሺ እሺ።